Tekrar edin lütfen. Ne abi?
ሄሎ ሄሎ
ወይ ተቋረጠ። መልሼ ደወልኩሎት ከቺው ፊት እሺ እሺ እ አይ እም፣ ምን ነበር ያለው?
አምስት ሰው ሞልተን order አድርገን ነበረ እና
እሺ confirmation code የተላከልኝ አሁን ለ- የአንድ product ለምሳሌ የሽንኩርት ከሆነ ሁለት confirmation code ነው የተላከልኝ
ሁለት ነው የገባሎት።
ሁለት ሁለት አዎ
okay እሺ። ስለዚህ ችግር የለውም አንዱን ያሳያቸው።
እሺ ማለት የአምስቱም ሰዎች እኔ ጋ ነው የሚመጣው ነው
አይ አይደለም።
አዎ እ፣ okay እርስዎ ኖት አይደለ create ያደረጉት አዎ አዎ እኮ። ስለዚህ አምስታችሁም ያው እርስዎ ጋር ነው፣ እርስዎ ኖት የሚቀበሉት እርስዎ admin okay።
ስለሆኑ።
እሺ ስለዚህ አሁን እ፣ መቼ ነው deliver የሚደረግልን ማለት ነው?
ትናንትና ነው አይደለ የሞላው? ማታ አይደለ የተላከሉት ኮድ?
አዎ አዎ ስለዚህ ዛሬ ይመጣሉ driver ኦች። ሲደርሱ እሺ።
ይደውላሉ። ለእርስዎ ነው የሚደውሉሎት፣ ስልክ ያንሱላቸው።
በቃ፣ እሺ እሺ።
እሺ፣ ምን እሺ፣ ክፍያ ምናምን አለው እናመሰግናለን።
የ delivery?
ምንም delivery ነው፣ ምንም ክፍያ የለውም።
በቃ እሺ እሺ። አመሰግናለሁ።